ጤና ይስጥልኝ። አሪፍ ነኝ። ማህሌት ነኝ። በኩል ልርዳዎት?
ቅድም ደውዬ በቴሌግራም screenshot አድርገህ ላክ ምናምን ተብዬ ነበር። deposit አድርጌ ቆርጦብኛል፣ አላስገባልኝም account ኤ ላይ ደግሞ እሺ፣ screenshot ኡ ልከውልናል።
ልክ ያለው አሁ ዘጠና ሁለቱ ላይ በዚህኛው ስልክ ሳይሆን በስልሳ አንድ ቤት ነው።
እሺ፣ ስሞትን ማን ልበል ጌታቸው ብርሃኑ ገመቹ።
ጌታቸው ብርሃኑ በዚህ ቁጥር ነው ቴሌግራሞት?
አይ በዚህ አይደለም ቴሌግራም አበ በዚህ አይደለም ስልሳ አንድ ቤት ነው account ኡ።
እሺ፣ የቴሌግራም username ኦትን ይነግሮናል።
አሃ ቴሌግራም ላይ ስሞት ማን ነው?
በስም አይደለም ያለው እህ፣
በሌላ ነገር ነው፣ ዝም ብሎ ኮድ ነገር ነው። ስልሳ okay።
አንድ ቤት ነው ስልኩ ስልሳ አንድ ቤት ስልሳ አንድ ሀምሳ ዜሮ አንድ ሰባት ዘጠኝ ቅድም ደውዬ ነበር እህ፣ በቴሌግራም ትላክ ተብዬ ነው እስካሁን ደግሞ አልመለሰልኝም።
እሺ። አዎ እዚህ ጋር ቴሌግራም ላይ ላኩት ደርሶናል። ሀምሳ አንድ ብር አይደለ?
አዎ እሺ እኛ አስተላልፈንልዎታል ለሚሰሩት ክፍሎች ተስተካክሎላል። እኛ ደውለን እናሳውቅዎታለን።
እሺ በቃ ይሄ ልጠብቆት አይደል?
አዎ ተስተካክሎ እንዳለቀ እኛ ደውለን እናሳውቅዎታለን።
አይ አይ እሺ።
እሺ ሌላም ረዳዎት ነገር አለ?
አይ በዚሁ ነው ደወልኩት።
እሺ ስለ ደወሉ አመሰግናለን። ቀጥሎ ከሚሰሙት በኋላ ስለ አገልግሎት አስተያየቶትን ያስቀምጡልን። መልካም ምሽት።
እም፣ thank you።